hello
ስጥልኝ
hello hello ጤና ይስጥልኝ አቶ ሳሙኤል ክፍሌ
ጤና ይስጥልኝ።
ከ We Plus Solution ድርጅት ነበር ምደውልሎት።
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው እና አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዞ መጥቷል።
እሺ ያም- ያ ምንድን ነው? ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንንም ደግሞ ታሳቢ ያደረግነው አሁን አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ምናበታ እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው ይህን የሚቆጥቡበትና አቅም የሚፈቅዱበትን ስርዓት ይዘን የመጣ ነው። ሀሳባችን እንዴት አዩ? እሺ እናመሰግናለን። አሁን ላይ- እሺ አሁን ላይ ስራ ጀምረናል። እርስዎም ከወደዱት እና ከእኛ ጋር መስራት ፍቃድዎት ከሆነ We Plus Solution Provider የሚል application አለን። እሱን ከ Play Store ወይ ከ App Store ላይ አውርደው መመዝገብ ይችላሉ። በተጨማሪም ደግሞ የቴሌግራም ቁጥር አለን። ብልክሎት በእሱ document ኡን መላክ ይችላሉ።
okay ቴሌግራም ቁጥሩ በስልክ ነው። አሁን በደውል አሁን በደውል ስልክ ነው አይ።
ቴሌግራም ቁጥሩ?
አይ እልክሎት አለው። ይሄኛው የጥሪ ማዕከላችን ቁጥር ነው። ሌላ ቁጥር እልክሎት አለው። በዛ do- document መችላሉ። ማንኛውም ሀሳብ፣ ጥያቄ፣ አስተያየትም ካሉት የምንቀበል ይሆናል።
መልካም መልካም እሺ ላክ።
እሺ፣ እሺ፣ እሺ። መልካም የስራ ቀን። እሺ።